ሙሉ ጤና ይስጥልኝ። ቃል ኪዳን ከብስቴት ምን ልርዳው?
ከ betting account ኤ ላይ withdraw አድርጌ ነበርና ወደ ቴሌብር አልገባልኝ።
በስልክ ቁጥር ነው ሀምሳ ሁለት ዜሮ አንዱ እሺ፣ ስንት ብር ነው?
ሁለት ዘጠኝ መቶ ብር እና ስምንት መቶ ብር እሺ፣ አንዴ መስመር ላይ ጠብቁኝ። ሄሎ ሄሎ።
እሺ፣ process ላይ ነው ይገባሉታል።
ትናንትና እኮ ነበረ የተደረገው።
ገብቶኛል። አዎ፣ ብዙ transaction ስላለ ነው እንደው አሳውቀናቸዋል። እኛ ለሻፓ ሁሉንም እናስገባለን ብለውኛል።
እ?
ሁሉንም እናስገባለን ስላሉን ይጠብቁ ይገባሉታል። ሄሎ ሌላ እሺ፣ አምጪ እኮ እሺ